ምንድነው ሰው መውደድ? ምንድነው ትዝታ? ምንድነው ሰው መውደድ? ምንድነው ትዝታ? ይረሳን የለም ወይ የተለዩ ለታ ይረሳን የለም ወይ የተለዩ ለታ እኔ ልሆን እንጂ የፍቅር አብሰልሳይ እኔ ልሆን እንጂ የፍቅር አብሰልሳይ ህመሜ በናፍቆት አጥንቴን እስኪያሳይ አሞኛል አሞኛል ከቶ አልተሻለኝ አሞኛል አሞኛል ከቶ አልተሻለኝ አንቺን የሚያስረሳ ሰው አላገኘሁም። አንቺን የሚያስረሳ አገኘው መድኃኒት እህልና ውሃ እንቅልፍና ሌሊት ሲያመኝ ሲሳቅብኝ ሲያስጨንቀኝ ኖሮ ሲያመኝ ሲሳቅብኝ ሲያስጨንቀኝ ኖሮ የምትስማማኝ አገኘው ዘንድሮ አሞኛል አሞኛል ከቶ አልተሻለኝም አንቺን የሚያስረሳ ሰው አላገኘሁም። አንቺን የሚያስረሳ አገኘው መድኃኒት እህልና ውሃ እንቅልፍና ሌሊት አንዲት ልጅ ወድጄ እንጥል የምታከል አንዲት ልጅ ወድጄ እንጥል የምታህል እንኳን ከሰውና አጣላችኝ ክህል